ጉሮይ ከእግሯ ስርስር ከደጃፏ አይደለችም ልክ እንዳፏ ስትመጣ ተቀባይ ሸኝ ስትሄድ ሆና ልቤ አሽከር መንገድ ምን እንደሚያለያየን አላውቅም። ስትመጣም አልጠይቃትም መውደድ አስሮ ገዝቶ ለጉሞኛል እንደ ጉዛ አስቀምጦኛል። ጎራ እያለች ስዘጋጅ እንዳለምድ ሌላ ወዳጅ ሐሳቤን ስትሄድ አስታኝ ወይ ትታተወኝ ረስታኝ ዳኙኝ አዋዩኝ ባካችሁ የምታውቁ አፍቅራችሁ እሷ ብልጥ የቆቅ ዘመድ እኔ ያለኝ አንድ መውደድ ቻል ቻል ቻል አድርጌው እንጂ ማጣ ሰው አስረጂ ቻው ቻው ብሎ የሄደ ሰው መመለሱ ቻው ቻው ቻው ችላልና ተሰናብተ